ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ከ Globe Trading ነበር የምደውለው እና ምርታችንን እናንተ ዩቲዩብ ፔጃችሁ ላይ ለማስተዋወቅ ፈልገን like መረጃ ለማግኘት ነበር።
እሺ ይቻላል።
okay እንዴት ነው like ፓኬጆች አሏችሁ የተለያዩ ወይስ እንዴ ምን አይነት ነው አገልግሎታችሁ በማስታወቂያ ደረጃ?
እሺ የድርጅቱን ስም ይንገሩ ከይቅርታ ጋር ሲንግለር Trading
ስሞትን ማን ልበል
የእኔ በረከት በረከት ማለት በአምላክ
ስልክ ልውሰድ ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ ሀያ እሺ ስልሳ አራት እሺ ስልሳ አንድ እሺ marketing ባለሙያ ትደውልልዎታለች።
okay እሺ እሺ እሺ እናመሰግናለን። መልካም ቀን